ሀያ ሁለት
ሄሎ
ሄሎ አቤት። ይቅርታ ተቋረጠ።
ይቅርታው እኛ ጋር ደውለው ማሳወቅ ነበረቦት ለ driver ኡ ሳይሆን ለእኛ አ።
ባያሳውቁ ኖሮ እስካሁን አሪፍ ይሆን ነበር፣ ወይ በሰዓቱ ባይገኝም በቀጣይ ቀን እንዲመጣሉት ማድረግ እንችል ነበር። እርስዎ ግን አይደለ?
ለድራይቨሩ- ለድራይቨሩ ነው ያሳወቁት አይደለ?
ጠዋት ደውሎልኝ ስለነበረ በዛው ስልክ ነው የደወልኩኝ። ደግሞ አዎ።
እሱ አይ አይ driver ኡ ብዙ customer ኦች ስለሚያወሯቸው ይረሳሉ እና ወደ እኛ አላቀረቡም ይሄንን complaint። ስለዚህ አሁን order ኦትን ማድረግ የሚቻለው ነገ እንዲመጣሉት ነው ማድረግ የምችለው ከቻሉ መቀበል ከቻሉ ከ- እሺ፣ እሺ፣ እዛው እሺ። ነገር ከተቻለ ነጋው ነው ብሩን እሺ።
ይፈልጋሉ።
ኧረ ችግር የለውም።
በቃ ነገ ይመ- ነገ ሶስት በቃ።
product ነው አይደለ?
ሶስት product። አዎ።
እሺ ይመጣሉታል። በጣም ይቅርታ። መልካም ቀን ይሆንልዎት።
መልካም ቀን።